ሰላም ጤና ይስጥልኝ።
አብስ እንዴት አመሽ? እንዴት አደሩ?
አለን ቁርስ እየበላሽ ነው መሰለኝ።
ይቅርታ በጣም ኧረ ችግር የለውም። እንትን ለማግኘት ፈልጌ ነበር እሸቱን።
እም፣ ጉዳዮች ምን ነበር? ይቅርታ
ላይ ጉዳይ የሆነች ስራ ፈጠራ ነበረችኝ እና ስለ እሷ ጉዳይ ለማውራት ስለ air pollution ላይ
ምን ላይ?
air pollution የአየር ብክለት
እሺ እ፣ እኔ ማስተላለፍ የምችለው ለሚመለከተው አካል ነው። ሁሉም department department ስላለ ላ
ወደዛ ላስተላልፍልህ።
Okay
ስምህንና አንድ system እየከፈትኩ ነው። ይቅርታ ስም አልበል
ሪያድ የማነ
ሪያድ አድራሻ የት ነው? ሪያድ
አድራሻ እዚሁ አዲስ አበባ አዲስ አበባ።
ላ
ስልክ ልውሰድ። ዜሮ ዘጠኝ
ዜሮ ሁለት ዜሮ ሁለት ስልሳ ሶስት ስልሳ ሶስት ሰማንያ ሰባት እሺ
ስልሳ ስምንት
እ፣ ምንም በተመለከተ ነበር አልከኝ?
ኤር ፖሊሽን የአየር ብክለትን ላይክ የሆነ ቀርቤ ባወራው አክሚያደ ይመስለኛል የሆነ አንድ ስቴት አ
እና የሆነ እንትን ብልሻ ገናኝ ይቀጫልሽ አሮጋን ስለሽ አየር ብክለትን የሚፈጠራ ነገር ሰርተህ ነው? አየር ብክለትን በተመለከተ ምን idea የሆነ ሀሳብ ይዘህ ነው ወይስ ምን አድርጌ ነው ሀሳብ ሳይሆን አሁን ለምሳሌ አየር ብክለት የሚያስከትሉት መኪና፣ factory ዎች አ፣ በቃ ዞሮ ዞሮ carbon dioxide ምናምን የሚጠርጉት ናቸዋ።
አ፣ like እኔ ደግሞ የሆነ device እና chemical engineering ነው የተመረቅኩት።
እሺ የሆኑ ኬሚካሎችን create አድርጌ like ያ emit የሚሆን የነበረውን ወደ ካርበኑን አስቀርቶ free oxygen emit እንዲሆን የሚያደርግ device ነው።
እሺ ስለዚህ የሆነ ፈጠራ ነገር አለ ማለት ነው።
አህ፣ ተረድተሽኛል አ ሀሳቡን?
አዎ አዎ
Okay። እሺ።
እ፣ ሁሉም department ስላለው ማለት ነው ለሚመለከተው አካል የሚያስተላልፍልሃለሁ። እነሱ ይደውሉልሃል።
እሺ፣ አመሰግናለሁ።
አመሰግናለሁ። መልካም ቀን።
መልካም ቀን ለአንቺ።